hello ሰላም ነው አለን።
አለን አለን ከነጌሌ ቦረና ነው የምደውለው እሺ እ፣ ትናንት process ጀምረ ነበር agent ና customer ን ለማድረግ ምን ጀምረን?
agent ለመሆን እሺ ፋይናንስ ሁሉ ነገር ጨርሼ system ላይ install እናደርጋለን ብለው ከዛ ሳይመቻቸው ቀሩ መሰለኝ እሺ አልደወሉልኝ እሺ አንድ እ።
ልጠይቅልክ። ምን ምን ነበር ይደረግላል የተባለው?
install ነው ምናምን እናደርጋለን ብለውኝ ነበረ እሺ እሺ አንድ ይጠብቀኝ።
ታደለ ወንድፍራው አየለ እ? እ?
ታደለ ታደለ ታደለ ወንድፍራው አየለ
ታደለ አ እሺ ቴሌግራም ላይ አለክ?
አለ አሁንም user name ምናምን region ጻፉ ብለውኝ ጽፌላቸዋለሁ በቃ እሺ እሺ በቃ ይታያል። እሺ እ?
እሺ እሺ እሺ።
አ